Hello
አቤት ጤና ይስጥልኝ።
አቤት አብሮ ይስጥልኝ።
ትናንትና link ልኬልሽ ነበረ ተመዘገብሽ እንዴ?
እንዴት ነበር የምመዘገበው? የሆነ ቪዲዮ አይቼ ነበር።
ኦኬ ደብሊው ደብሊው ድርገቢያ dot com ብለሽ እዛ link ላይ ተመዝገቢ ብዬሽ ነበር።
እሺ
እሺ አሳውቂኝ። እሺ ደውዬ እሺ